ጤና ይስጥልኝ አረፍቴ ሌሊት ነኝ እባክዎ ምን ልርዳዎ? ጤና ይስጥልኝ hello ይሰማል?
hello ሰላም ነው? አሪፍ ነኝ።
እግዚአብሔር ይመስገን አሪፍ ነኝ።
okay ትላንት ከቴሌብሮ wallet እሺ ወደ ሁሉ ስፖርት አራት ሺ አራት መቶ transfer አድርጌ
እሺ
ከዛ ተቀናሽ ሆነው ማለት successful ሆነዋል ይላል transaction ኑ።
እሺ ሁሉ ስፖርት ላይ ግን የለም balance።
እሺ ደንበኛችን ሙሉ ስሞትን ልውሰድ።
ገብረህይወት ጸጋ ይመልስ።
በዚህ ቁጥር ነው ደንበኛችን የሚጠቀሙት።
አዎ
እሺ ደንበኛችን መች ነው እ፣ ይሄ ነገር የተከሰተው?
ትላንት ትላንት አስራ አምስት ዜሮ አራት ሁለት ሺ አራት ሁለት ሺ ሀያ አራት ማለት ነው እሺ
አምስት ሰዓት አካባቢ
እሺ የ- እ፣ የገንዘቡ መጠን አራት ሺ አራት መቶ ብር ነው።
አ አ እሺ አሁን እ፣ የ- በምሰጦት ቁጥር እሺ
screenshot ይላኩልን። የቴሌግራም ቻናላችን ነው እሺ
successful የሚለው እ፣ አለ አይደለም transaction ኑ transaction ኑ history ውስጥ እሱን screenshot አድርገው ይላኩልን።
እሺ ስልክ ቁጥር ልስጦት ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት በዚህ ቁጥር የቴሌግራም ቻናላችን ነው። screenshot ይላኩልን ለሚመለከተው አካል እናስተላልፍልዎታለን።
እሺ thank you እሺ ስለደወሉ እናመሰግናለን። ሌላ የምረዳዎት ነገር አለ?
በቃ ይሄን መጀመሪያ ትሰጣልኝና
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ማስቀመጥ ይችላሉ። መልካም ቀን ይሁንልዎት።
እሺ thank you